ሰላም ጤና ይስጥልን። ተባከው ምን ልርዳው?
ሰላም እንዴት ዋልሽማ?
ሰላም አለ እህለን ትንት እንትን ብዬ ነበረ እንትን ተብላትን ብዬ ብላትንሻል ተብዬ ነበር።
እሺ ምን ነበር
ቲማቲም አምስት ኪሎ ቲማቲም
አሉኝ?
አምስት ኪሎ ቲማቲም
አልመጣለሁትም።
አልመጣልኝ አይሆን ትላንት ሬስቶራንት ሂድኬ የተዋሸ ቲማቲም ነው የላካችሁልኝ።
ስለዚህ refund ይደረግልኝ ብለው ነው።
no refund ዴሊን ሳይሆን ትላንት እኔ አቅም ማናችሁ እንዳወራችሁኝ ግን ነገ ይቀየርልሻል ተብዬ ነበር። already ብዙ ፓኬጅ ስለነበረኝ ይህ ነው ወደ ቤት የገባሁትና
እሺ driver ኦች አልመጡም ዛሬ እርሶ ሰፈር?
እኔ በምን አውቃለሁ? ስልኬን ካልሰጠ ግን እናንተ ሰጥታችሁ ካልደወሉልኝ እኔ በምን አውቅ እችላለሁ? ትላንት የነበረው ሰውዬ ደወልኩለትኝ እኔ አል- አልመ- ነበረ። ወደዛ ሰፈር አልተመደብኩኝም ማለት ነው።
ኦኬ፣ እሺ።
ግን ቲማቲም ቲማቲምና በሬስቶራንት ጊዜ በአልኮል የማይገባው ቲማቲም ነው ይላከልኝ ሁላ በቴሌግራም ላይ ብዬ እኮ እየሰማሽ አይደለም? ሄሎ ነይ-
እ- እ-